Hello ጤና Hello ጤና ይስጥልኝ። ዋሽንግተን አዎ ነው።
ደህና ነሽ?
ሰላም አለን አለን። ቅድም መተን ነበርና ወደ አምስት ሰዓት አምስት ሰዓት አካባቢ አምስት ሰዓት ማታ ማለት ነው።
እሺ ታደለ አሰፋ
እሺ result ደረሰ እንዴ?
የ reception ስልክ ልስጠህ። ቆይ እ?
ይሄ call በዚህኛው center ነው።
አ።
የ reception ስልክ ልስጠህ።
እሺ እሺ ስጭኝና እሺ ዜሮ ዘጠኝ ሰማንያ ስምንት እሺ አንዴ ሊያዝ ታገሽኝ።
እሺ እሺ ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት
እሺ ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ቆይ ይቅርታ እንዴ ዜሮ ዘጠኝ
ሰማንያ ስምንት ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ አዎ እሺ thank you እሺ እሺ